Hello Hello Hello፣
ይሰማል?
ይሰማል? አዎ።
ማሙሽ እንዴት ነህ? ሰላም ነው?
ሰላም ነው? እንዴት ነው?
አለን። ምንድን ነው ያስቸገረ? ከዚህኛው ሪፖርት አልመዘገብም እያለ እ አስቸገረን። እሱ ምንም የሚያሳይ ነገር የለም። totally እንደ balance ኡን ብቻ ነው የመዘገበው።
ሪፖርት ምን- የትኛውን ሪፖርት? summary summary ያ እኮ ይኸው እያየሁት እኮ ነበር፣ ግን ያ- ነበረው
አይ፣ አሁን አንደኛው shop ጋር ራሱ ሄጄ እ ምንም የሚያሳይ ነገር የለውም። እንደ balance ብቻ ነው የሚያሳየው።
አሁን የዚህ ስልሳ ዘጠኙ ነው አይደለ?
አዎ፣ እሱ ስልሳ ዘጠኝ ነው። አሁን ሌላ shop ሄጄ ደግሞ እ አላሳይ አለኝ አንደኛው shop።
የስንት shop ስንት?
shop መቶ ሰባ ሰባት እንደዚህ ጭራሽ አይመጣም። እንደዚህ ሪፖርት አዎ፣ አሁን ሪፖርት summary report አያሳይም። አዎ እስኪ ወይ የእሱን እንዴት ክላክልና
እሱ ልክልሻል። እንትን ላይ ራሱ ስልክ ላይ balance ኡን የምንቆጣጠርበት cashier ኦቹን ራሱ እ እሱ ራሱ ዜሮ ዜሮ ነው የሚያሳየን።
እ ቀኑን በስነ ስርዓት ሞልተዋል።
ቀኑ ተሞልቷል። አዎ በስንት ሰዓት ነው የተሞላ?
እም፣ እሺ በቃ check እናስደርገዋለን። እስከዛ ግን የዛኛውን እንየው። እሺ የዚህም ቴሌግራም ላይ ላክልሽ።
አዎ አዎ እሺ፣ እሺ።